Hello. Hello
አቤት፣ አይሰማም?
ይሰማል። ምን ልታዘዝ? ምን አሉ? አይሰማም። ምን አሁን የደወሉት ቴሌዊን ነው። ምን ልታዘዝ? እኔ ምን ልርዳው? ስልኮት ይቆራረጣል። ይቅርታ